ጤና ይስጥልኝ ቢንያም ነኝ ከወዳ የኤሌክትሪክ ተሽከርካሪዎች ማምረቻ ድርጅት ነው። እ፣ ፈረጃ ነዎት አይደል?
ጤና ይስጥልኝ። አቤት፣ ከየት?
ወዳ vehicle ወዳ vehicle manufacturing PLC ነው የምደውልዎት።
እሺ፣
እርስዎ ፈረጃ ነዎት አይደል?
ፈረጃ
ማለት እ፣ agent ሆነው ምናምን የወሰዱ ናቸው ነዎት መሰለኝ።
የምን hello hello፣ አሉ? የምን agent?
የድሬዳዋ ባጃጅ ሳፊ ባጃጅ ወስደዋል።
አረ በእናታቸው በእናታችሁ አሁንም እየደወላችሁልኝ ነው በዚህ ስልክ። እኛ ባጃጅ ሸ- ሸ- ሸጠን አናቅም፣ እና supply አናረግም።
okay፣ ተሳስ ይቅርታ ደንበኛችን። እሺ፣ መልካም ቀን።